hello ምን ልርዳዎት
deposit አርጌ ነበረ
deposit
አዎ፣ እና አልገባልኝም እስካሁን።
እሺ እ ስንት ብር ነበረ? እና ስልክ ቁጥሩ በዚህ ስልክ ቁጥር ነው የምትጠቀመው?
አዎ፣ በዚህ ስልክ ነው ያስገባሁት።
እሺ
መቶ ሰማንያ አምስት ብር ነው።
እሺ መቼ ነበረ?
ሰላም እሺ
ወደ አስራ አንድ ሰዓት አካባቢ እሺ፣ አንድ check እያደረኩልህ ነው።
ምን እንዴ አለሽ ነይ ፈተና ዋለሽ አይ አርገን
ነይ ነይ ነይ ወዲያው ትቆርጥ You are invited and this group discussion in the interview assessment. ነይ።
ሄሎ ወይኔ፣ አሁን የላከልሽ ልቀይ። አራት ሰዓት ከሀምሳ አምስት አ- hello አ? hello አራት ሰዓት ከሀምሳ አምስት እ ነው።
ይቅርታ deposit text ኡን ትልክልናለህ? ቴሌግራም ላይ
text ኡ ልኬዋለሁ። አዎ ቴሌግራም ላይ ልካልናል።
አዎ አዎ ማነው? እሺ ቴሌግራም ስልክ
እ ቴሌግራም ሪቹ ሪቹ
አልተላከም። አሁን check አድርጌልህ ነበረ።
እንዴ እሺ ያው አሁን ልላክልሽ ደግሜ እዚሁ ቆይ፣ ኦንላይን እንዳለ okay okay፣ እሺ፣ ገብቷል። እሺ አመሰግናለሁ።
እኮ እሺ ቶሎ አስገቡልኛ ጨዋታ ይጀምርብኛል በእናታችሁ እሺ ስልክ ቁጥርህን ትነግረናለህ እንዴ?
በዚህ ስልክ ነው በዚህ ስልክ እሺ አዎ እሺ።
ይገባላ
አዎ ጠብቀን እናሳውቅልሃለን።
እሺ